ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ልርዳዎ?
withdraw አድርጌ ነበር በቻፓ እስካሁን አልገባልኝም። ለምን ይቆያል?
ከዝውውር ታሪክ ውስጥ ያልገባልዎትን ፎቶ አንስተው በቴሌግራም ይላኩልን።
ቴሌግራም አልጠቀምም። እንደዚህ በዚህ ቁጥር ማየታችን ይልካሉ።
እም?
በሌላ ሰው ቴሌግራም ቢሆን መላክ ይችላሉ።
ይያል እሺ። withdraw ከጠየቅሽ በኋላ ምን አሉኝ?
withdraw ከጠየቅሽ በኋላ ይቆያሉ ወይ?
አዎ እስካሁን ካልገባልዎት ያው screenshot አድርገው መላክ ነው ያለብዎት።
እሺ
ቁጥር የያዙ የኛን የቴሌግራም
እሺ ነገር ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ